አሁን ምንድን ነው የምትጋብዘኝ?
ቤርሳቤ ነኝ።
ቤርሳቤ እስቲ on time አድርጊልኝ።
ለምን ሰማንያ ሁለት ሰማንያ አራት ዘጠና ሁለት ሰማንያ አራት
ዘጠና ሁለት ሰማንያ አራት ለምንድን ነው አ፣ ቀደም customer ኡ ስልክ ያነሳ ጨርሰው ምናምን ተብዬ ነበር።
ማነህ? ሀብታሙ ነህ?
አ
እስኪ አሳውቅልሃለሁኝ። እሺ። ግን ወዲያው እኮ ነው አንስቶ ሊደውልለት የተባለው ያንተ ስልክ እየሰራ አልነበረም።
አረ ወፍ ወፍ ወፍ አ ቤርሳቤ በአምስት ደቂቃ ውስጥ ነው አንስቶ ሊደውልላት ብለው የመለሱላት። ስለዛ ዝም ብዬ complete ልበለ ከዚህ
አ on time አይሆንም።
እ፣ ሄዷል በጣም ግን ማስተካከል አልችልማ።
እንዴት እንዴ? እኔ ሲጀመር ነግሬሽ እኮ ነበር። አራት ሶስት order ም አለብኝ ሌላ ቦታ።
እኮ እስኪ እነግርልሃለሁ።
እሺ